ጤና ይስጥልን ቢስቶች ረዴት ነኝ የምንደርዳው
ይህን ከአሸርኮቼ ካገሌ ምንድን ነው እናንተ አንድ ቀይ አውጥታችሁ ነጭ አድርጋችሁ የምትወት ትኬት እንዳለ ካሸር ኮዱን ንገረኝ
ምንድን ነው ሁሌ መደወል አለብን እንዴ? አስራ ሁለት ዘጠና ስምንት እየተስተካከለ ስለሆነ ነው እሺ ሲስተሙ ምንድን ነው እየተስተካከለ የሚስተካከለው?
ስለሆነ ነው ምንድን ነው ሁለት ወር ብሎ ነው ሶስት ወር ብሎ የሚስተካከለው ሲስተም እንትን ትልቅ ነው። አባይ መገደብ አደረጋቸው ተሳ ጻፊ ጻፊ ስለማለኛ
እሺ ንገረኝ አስራ ሁለት ዘጠና ስምንት አስራ ሁለት ዘጠና ስምንት ሀምሳ ስድስት ሀምሳ ሰባት አቤት
በርሷል አሁን እሺ እሺ